እግዚአብሔር ይመስገን በይ።
ደህና ደህና እግዚአብሔር ነኝ።
ይመስገን። ደህና እግዚአብሔር ይመስገን በይ።
ደህና ነኝ።
ወይኔ ስማ፣ እውነት በስመ አብ። እግዚአብሔር ይመስገን በይ።
እግዚአብሔር ይመስገን።
አዎ። አባትሽስ ደህና ነው?
ደህና ነው።
ምን እየሰራችሁ ነው?
እ፣ በ- እየበላን ድንች በዳቦ
አዎ ይጣፍጣል።
አዎ
እሺ ብሉልኝ፣
እ፣ ብሉ።
አሁንማ ጨረስ ነው።
ቢሲንካ እሺ
ያደረሽ ቢሮ
እ፣
እና
ካለው
ቆየው።
እሺ ቻው ቻው አሎ ሄላ እንዴት ነሽ?
አለው። እንዴት ነህ?
ሰላም ነው?
ሰላም ነው።
እንዴት ነሽ? ደህና ነሽ አሁን?
ደህና ነኝ። እቃ አጥባለሁ ብዬ እኮ ምሳ እቃ ሳላጥብ ወጥቼ ሰዓቱ ሄደው። ስማ
ችግር የለም እዚህ አጣቢ አለ።
በጊዜ ነበር እኮ የተነሳሁት። alarm ሳይጮህ እቃ አጥባለሁ፣ እቃ እደረድራለሁ የታጠበውንም ብዬ
ሂጄ ምን ዋጋ አለው?
እም?
እም። ችግር የለም ቀላል ስራ ነው።
አንድ ምን ልትይዝ ነው ጽዮን?
ያው ግዢ ነው።
ግዢ በቃ ዶናት ይሁንላታ። እኔ ራሱ ዶናት እንዴት እንዳማረኝ እም? እም።
አማርሽ አዎ
እና ይገዛልሻል።
እሺ
እሺ ቻው እሺ ቻው ቻው፣ ደህና ዋይ።